ጤና ይስጥልኝ ማን ልበል?
ሰላም ነው። እንዴት ነው?
እግዚአብሔር ይመስገን።
እንትን መኪና ፈልጌ ነበር ቲክቶክ ላይ ይቼ ነው የደወልኩላችሁ።
እሺ ምን አይነት መኪና ነው?
አባዱላዎቹን አባዱላዎች አሉን። አባት አሪፍ አሪፍ አባዱላዎች አሉን።
okay ናፍታ ናቸው ቤንዚን?
አባዱላ አንዴ ሌሎች እሺ እሺ እሺ።
እስከዛ ድረስ
ናፍጣ ነው አባት
ናፍታ ነው። ሁለት ሺህ ስንት ሞዴል ነው? ማ ሁለት ሰባት ሁለት ሰባት manual ነው automatic?
manual
እሺ። እና እንደ ዋጋ ስንት ነው የሚባለው ከባንክ ጋር ሲያያዝ?
እስከ አንድ ሚሊዮን ባንክ እናወጣሎታለን።
okay cash ድርድር ይኖረናል በአካል ሲመጡ
የት ነው? እሺ አዲስ አበባ ፓ- እ፣ ፓስተር branch አችን
እኮ የት አካ አሁን ያውም ደውሎ ከድሬዳዋ ነው እሺ ፓስተር በ- ማለት አ- አ- ወደ አዲሱ ገበያ
ወደ አዲሱ ገበያ። okay አሪፍ ሲመጡ ዋጋውን ደግሞ ይደውሉልንና
okay አይ ነግረሽኝ እኮ እ፣ እርግጠኛ ሆኜ እንድመጣ ፈልጌ ነው። ለዛ ነው እሺ ክል እኮ ይም- ምን ከባንክ ስናመቻችለት አሁን ላይ እየሰራን ያለ ነው አዲ- የአዲስ አበባ ላይ ነው አዲስ አበባ የአዲስ አበባ መታወቂያ ላይ
okay በአዲስ አበባ አዎ የአዲስ አበባ መታወቂያ እንፈልጋለን። ምክንያቱም ማይክሮ ፋይናንሶችና ባንኮች እየሰሩ አሁን ላይ ያሉት አዲስ አበባ ላይ ስለሆነ ማለት ነው።
okay ወይም ደግሞ ቁጥሮትን ለያዝና ክልል ላይ ልክ ስንጀምር ልደውልልዎት።
okay እሺ ይቻላል።
ማን ልበል ስሙትን?
አዩኤል
እስከ ስንት ነው cash የሚችሉት?
እስከ አንድ ነጥብ ሁለት
አንድ ነጥብ ሁለት እሺ። ሌላው ቀሪው ከባንክ አይደል?
አ
እሺ እንደውላለን አቶ ጌ እሺ እሺ ቴንክ ዩ እሺ መልካም ነው። ሰላም አሜን።